ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
የጥሪ ማዕከል ነው የምደውልልዎት።
እሺ ምን ልታዘኝ? እመቤቴ
አብነት ከፋፊያ ነው አይደለ?
እኔ አዎ ነው
አዲሱ የቢጃ የመለያ ቁጥር ደርሶታል በኤስኤምኤስ
እ አዲሱ የቢጃ የመለያ ቁጥር ደርሶታል።
አዎ ደርሶናል።
እሺ ለመኛችን እናመሰግናለን። እሱን ለማጣራት ቦነሱ ቦነሱን ለምን አትጀምሩትም? እ?
ምን አሉኝ?
ቦነሱ ለምን አይጀመርም? ሪፖርት ለምን አታውቁም? ገበያው እኮ ቀዘቀዘብን። አሁን የጊዮርጊስ
አዎ ለጊዜው ተቋርጦ ነው፣ በቅርቡ ይጀመራል። ለመኛችን እሺ አቤት፣ አመሰግናለሁ።
መልካም ምሽት። እሺ